ጤና ይስጥልኝ። በሽት ቤት ቤት ነው ምን ልርዳው ሰላም ነው። እንዴት ነሽ?
ሰላም እንዴት ነክ?
አለን። እኔ የምልሽ invalid amount እያለኝ ነበር withdraw ለማድረግ
ስንት ብር ነው እና- ማውጣት የፈለግከው?
እ፣ ከዚህ በፊት እ፣ አወጣ ነበር ግን አሁን ላይ መቶ ሺህ ምናምን ነገር መሰለኝ ይገድባል። upgrade ምናምን አድርገው ብለውኝ ነበር ከዚህ ቀደም።
አሁን አንተ አላደረጋችሁልኝ።
ፈለግከው
አሁን የምፈልገው ወደ አራት እ፣ አራት መቶ ሺህ ብር ይሄ ነው ቤስት ቤት ስልክ አ እንደ አንድ ደቂቃ ጠብቀኝ።
እሺ
ኢትኔስ upgrade ይፈልጋል። ስለዚህ ዛሬ አሁን ስለመሸ ማለት ነው ነገ ጠዋት upgrade አስደርግልሃለሁ። withdraw ማድረግ ትችላለህ።
እሺ መር- እንዳትረሺው እ፣ አይ አረሳም።
መረ- አሁን ትመዘግቢዋለሽ?
አሳውቄልህ እወጣለሁ።
እሺ ጠዋት እሺ።
upgrade አድርገው ከጠበቀኝ ያው upgrade ተደርጎልሃል መውጣት ትችላለህ። ካልሆነ ግን ጠዋትም ቢሆን አስታውሼ መልሼ እደውልልሃለሁ።
እሺ ተደውል።
አመሰግናለሁ።
እናመሰግናለን። መልካም ምሽት።
እሺ ሰላም ዳርሽ